ጤና ይስጥልኝ አርቴ ከመንግስት
hello ጤና ይስጥልኝ።
ሰላም ነው?
ሰላም hello፣ አቤት
ምን ልርዳው?
አይ፣ ከዚህ በ- ሁሉ ስፖርት የምለው ብር withdraw አድርጌ እም፣
እና withdraw successful ይላል ማሪፌ ማለት ብሩ እስካሁንም የለም account ላይ አልገ- አልገባም።
እሺ፣ ስሞትን ማን ልበል?
ስሙ አዳ- አዳሙ
አዳሙ ማ?
ቶሎሳ
እሺ፣
በአስር ነበር ሶስት መቶ ሀያ ብር ነበር ሶስት መቶ ሀያ ብር አዎ ነበር
መቼ ነው ቀኑ?
በአስር በአንድ ፈረንጅ ማለት ነው May አስር May አስር እሺ፣ ስልክ ቁጥሮትን ይንገሩኝ።
ዜሮ ዘጠኝ አስራ ሁለት አስራ አምስት
እሺ፣ ይሄ ነው።
አዎ አዎ የራሱ
እሺ፣ ደንበኛችን አሁን በምነግሮ ስልክ ቁጥር screenshot አንስተው ይልኩልናል ቴሌግራም ላይ።
እም- እመለሳለሁ አይመለስ ቴሌግራም ላይ አለ እ?
ከሁሉ ስፖርት ወደ ቴሌ ብር አልገባም ያሉትን ብር screenshot አዎ።
አንስተው ቴሌግራም ላይ ይልክልናል። ስልክ ቁጥር ልስጦት አለ እኮ እንዴት እናድርገው ነው አለ እኛ screenshot አድርገናል እ፣ ወደ ቴሌግራም ማለት ነው እነሱ ቴሌግራም ላይ ልከዋል።
አዎ ልካለ ሪፖርት ጎ- አድርገው ነበር ከዚህ በፊት አስመዝግበዋል።
አዎ ሌላ የሆነ ወንድ ድምፅ ነገር
እሺ አሁንም አ- ይላኩልን screenshot ኡን አንስተው እንደ- እንደገና አ- ከሁሉ ስፖርት የ- እ።
ከሁሉ ስፖርት የተቆረጠውን
እስቲ ስልኩ እ፣ እንደ- መጨረሻ አለ ግን search ካረግ እኮ አለ እኮ ዜሮ ዘጠኝ
አስራ ሁለት አስራ አምስት አይደለም ዜ- ዜሮ እ፣ የእኛን ስልክ ቁጥር save ያደረጉና እ።
ቴሌግራም ላይ ይልኩልናል screenshot እሺ።
አንስተው እሺ እሺ ንገረኝ እስኪ።
ዜሮ ዘጠኝ ዘጠና ሁለት
እሺ ዜሮ ዘጠኝ ዘጠና ሁለት አስራ ሶስት አስራ ሶስት ዜሮ አንድ ዜሮ አንድ
ዜሮ አንድ በቃ አ- ዜሮ አልኩ አንድ እኮ ሀምሳ አምስት ዜሮ ዘ- ዜሮ ዘጠኝ ዘጠና ሁለት አስራ ሶስት ዜሮ አንድ ሀምሳ አምስት ሀምሳ አምስት አዎ
በቃ እስቲ እንድቃለን እስቲ በተቻለ መጠን ሞክሩ።
እሺ
እሺ፣ ተረድተውኛል አይደል እ?
ተረድተውኛል አዎ ገብቶኛል። ለ- ለማየት ና screenshot አድርገን successful የምለው እንልካለን አዎ እንልካለን። እሺ።
እሺ እሺ። ሌላም ረዳሁት ነገር አለ
በቃ ነገ- የለም ካገባ- ካልገባን እመጣለሁ። በቃ እስከ በእግር ይሆን በመኪና ስለደወሉ እናመሰግናለን እሺ እሺ thank you